Hello, there is Tilly going through.
ሄሎ አቤት
ሰላም ድንቃድንቅ እንስስ ነው ለመስጠት ሄሎ፣
ሄሎ አቤት
ድንቃድንቅ እንስስ ላይ መሳተፍ ነበር ተመሰናል እንዴ?
ምን አልሽኝ ማማ?
አይ ድንቃድንቅ ልጆች ላይ መሳተፍ ፈልገን ነበር።
እሺ፣ ድንቅ ልጆች መጠቆም ፈልገው ነው
አዎ
እ፣ ከአምስት ዓመት በታች ናት ወይም ነው ወንድ ነው ሴት ነው ህፃኑ መጠቆም የምትፈልጊው?
ሴት
ሴት ነች።
አዎ ከአስራ አስራ ስ- ሁለት ዓመት እሺ፣ ስንት ዓመቷ ነው?
አስራ ሁለት
እ፣ አስራ ሁለት ዓመት አይቻልም ማማዬ። አምስት ዓመትና ከዛ በታች የሆነ ነው።
እሺ እሷን ሊያሳትፍ የሚችል ፕሮግራም ምን ላይ ነው ያለው?
ምን አልሽኝ?
እሷን ማሳተፍ የሚችል ፕሮግራም ዶምቲቱ ላይ አለ?
እ እ
እሷን ማታ